રફુ બાપુ
hello Muito bom, como letou?
ሄሎ
Deve ser um porto não me letou.
አሀ፣ ትናንትም ደውዬ እንትና ነው ስክሪንሻት አድርገህ በቴሌግራም ላክ ብለሽኝ ልኬ እስካሁን አላስተካከሉትም፣ አይተው አላስተካከሉትም።
መልስ እናገኝ እዛው ቴሌግራም ላይ እኮ እናሳውቆታለን ደንበኛችን።
እ እ
መልስ እናገኝ እዛው ቴሌግራም ላይ እናውቆታለን።
መል ማለት ሄሎ ምን ሆኖ ነው?
ድ- ዲፖዚት አድርጌ ከመቃሜ ላይ ዲፖዚት አድርጌ አልገባም ብሩ አሪፍ ማለት ነው።
እኮ መልስ ማለትማ እኛ አስተላልፈን ከዛ በኋላ አሀ።
መለከቱ አካል ሰርቶ ታውቀን እርሶ እናሳውቆታለን በቴሌግራም ያልነው።
እ፣ ቆይ ምንድን ነው ችግሩ? ያን ያህል ምን ትልቅ ችግር ነው እንደ ቆይ እናንተዋን ታሳክ እኛ ማስተካከል ተካካይ ሳንሆን አስተላላፊ ነን ደንበኛችን።
አቦ ቶሎ እንትን አድርጓ ምንድን ነው ለምሮ የምታሾፉት? አቦ እንደዚህ ሀይ ምንድን ነው መልካም ቀን።
ምን መልካም ቀን እንደዚህ አቡ ሙዳት ያዙ